Dürüst olmamız lazım. Dürüst olmamız lazım.
Abi? አዎ፣ ደውዬ ነበር። ሄሎ እ? ምን
ለምን ጉዳይ ነበር የደወሉት?
ለጉዳይ?
ለምን ጉዳይ ነበር የደወሉት? ምን ነበረ?
ኧረ ስልክ ተሳስቶብን ነው።
እናወራ